Mira,
Hello አቤት።
ሰላም ጤና ይስጥልኝ።
ኧረ ስልህ ቃል ኪዳን እባላለሁ። ምደውልሎት ከ Glory Real Estate ነው።
የት?
ከግሎሪ ሪል ስቴት
እሺ፣ ከዚህ ቀደም ገነት ከምትባል ልጅ መንገድ ላይ ስልኮትን ተቀብላ እ፣ መረጃ ሰጥታን ነበር።
ልክ ነሽ። አዎ፣ አዎ አዎ። እና እ፣ ሙሉ መረጃ ልሰጦት ነበር የደወልኩት።
ያው አንድ ወንድሜን የሚገዛ ግን ትግራይ ይገባል። ሲመጣ እንትን ብለናል፣ እንደውላታለን ወደ ገነት ወይ ወደ አንቺ።
እሺ ሲመጣ ይም- ይደውሉልን። በቃ እሺ፣ አዎ፣ ለሷ መደወል እደውላለሁ።
ይችላሉ።
ጥሩ፣ እንደውላለን ወደ እሺ እሷ። እንትን እሺ እሺ። እናመሰግናለን። መልካም ቀን ይሉት።